መብራት ኃይል አልደወልኩም? ይስጥልኝ ጉዳይ ራሄል እባላለሁ። ምን
አዎ ሁለቱም ድረስ hello ጤና ይስጥልኝ ጉዳይ ነው የደወሉት። ራሄል እባላለሁ። እባክዎ ምን ልርዳ?
የሶፍትዌር ባለሙያ ያላችሁ ቴሌቪዥኔን አ፣ ዩቲዩብ update መሆን አልችልም አለ
እሺ ቴሌቪዥን ላይ ያለው ዩቲዩብ
okay።
እና መጥቶ ያስተካክልልኛል ወይስ በስልክ ነው ምክር የሚሰጡኝ?
አይ መጥተው ማስተካከል ይችላል። መጥተው አይተውት ያለውን ነገር እ፣ ያስተካክሉልዎታል። ችግር የለውም።
of course software ባለሙያ update ለማድረግ version ኦች ምናምን በ flash ይዞ መጥቶ አዎ።
update አድርጎ ምናምን ያስተካክላል።
አዎ አዎ በቃ አገናኚኛ እሺ እ፣ ይቅርታ ከ- ስለ ድርጅታችን መረጃ ከየት እንዳገኘ ያስታውሳለህ?
አይ አሁን ጉዳዩን የሚል እ፣ እ፣ ዝም ብዬ ፌስቡክ ላይ እያየው ነበረ።
እሺ ጉዳዩን የሚለውን ሳይ እኔ አዎ ዩቲዩብ አልሰራ ብሎኝ ነበር። በዚህ አጋጣሚ ልሞክር ብዬ መልካም። እሺ እባክዎትን ሙሉ ስሞትን ይንገሩን።
አስናቀ ጌታ ነው።
እሺ የት አካባቢ ነው የሚኖሩት?
ዓለም ባንክ ኪዳነ ምሕረት
እሺ የቴሌቪዥን ቴሌቪዥኖት smart ነው አይደለ?
አ smart ቴሌቪዥን brand ኡን ያውቁታል?
ኮረኔት
እሺ እ፣ ይህንን አገልግሎት ለማግኘት በቅድሚያ የአገልግሎት ክፍያ መቶ ብር መክፈል እ፣ ይኖርቦታል። እ፣ የባ- ይህንን የሚከፍሉበትን የባንክ መረጃና የውስን ዋስትና link የያዘ ሰነድ በጽሁፍ መልእክት እልክልዎታለሁ። ልክ እንደከፈሉ የከፈሉበትን ደረሰኝ screenshot አድርገው ሲልኩልን ወዲያውኑ ባለሙያ ወደ እርስዎ ጋር የሚመጣ ይሆናል ማለት ነው።
በምድር ምልክልሽ እ፣ ከጉዳይ የስራ ባልደረባዬ አሁን ራሷን አስተዋውቃ ትደውልልዎታለች እ፣ የባንክ መረጃውን እንደደረሱት ለማረጋገጥ ማለት ነው። በዛን ሰዓት እሷ በምትደውልልዎት በቴሌ ሰዓት ብር ምናምን ይቻላል። አ?
ና በእርስዎ በተመቾት ይ- መክፈል እ፣ ይችላሉ።
እሺ።
እሺ ጉዳዩን ከዛ ስለመረ ከዛ በኋላስ
ያው ከከፈሉ በኋላ የከፈሉበትን ደረሰኝ screenshot አድርገው ሲልኩልን እኛ እ፣ ወዲያውኑ ባለሙያውን እርስዎ አካባቢ ያለ በአቅራቢያዎት የሚገኝ እንልክልዎታለን።
ከዛ የአገልግሎት ክፍያውስ መጥቶ የሚሰራበት ይ- እሱን የሚከፍ የሚሰራበትን ከባለሙያው ጋር ተደራድረው ነው ሲስማሙ okay ስራውንም የሚያስጀምሩት እና መጀመሪያ ከነክልኖት ባለሙያ ጋር ያው አለመስማማት ካለ ሌላ ተቀያሪ ባለሙያ በመላክ የሚፈልጉትን አገልግሎት እንዲያገኙ እናደርጋለን።
እሺ፣ እሺ፣ ተጨማሪ አመሰግናለሁ።
ጥያቄ ካለዎት የተመደበችሎት የስራ ባልደረባ አሁን ስለምትደውልሎት በደንብ ልታብራራሎት ትችላለች።
እሺ፣ አመሰግናለሁ።
እሺ ጉዳዩን ስለመረጡ እናመሰግናለን። መልካም ቀን ይሆንልዎት።